ጤና ይስጥልን ጉዳይ አርሴማ እባላለሁ። ምን ልርዳዎት?
ሰላም አርሴማ፣ ልመዘገብ ፈልጌ ነበር።
የምን ባለሙያ ነዎት?
ኤሌክትሪሻን።
ከዚህ ቀደም ጉዳይ ተመዝግበው ያውቃሉ?
አይ አናውቅም።
እሺ፣ ማን ልበል ስሞት? ማን ልበል ስሞትን?
ነገራት አሮንዴ ንገራት። ሙሉ ስምህን ንገራት። አሮንዴ